నీలం నీలం
አሁን ጊዜ ይሰማል መሰለኝ። ቆይ ግን አይ ቲንክ የሚቲንጉ መሰለኝ
ኖ ኖ ኖ ሚዩት ተደርጓል። እኔ ስልክ ላይ ነው የሚሰማው።
ሚዩት ላድርገው ሚቲንግ
ሚዩት አደረከው Hello hello አቤት
ይሰማኛል።
አሁን ይሰማሃል?
አ የኔ ይሰማሃል?
አዎ ይሰማኛል። ግን ቆይ የዚህኛው መሆኑን እርግጠኛ እንደሆን ብዬ እኮ ነው meeting ኡን mute አደረከው እኮ እዛ ጋር እ?
meeting ኡን meeting ኡን mute አደረከው።
mute አድርጌው የኛ muted ነው እኮ ከኛ side የምናወራው አይሰማህም። በ meeting ኡ በእንትኑ
Google Meet ላይ muted ነን እኛ። muted አይታየ
Okay እስቲ tab ኡን mute በዛ- ላድርገውና ልሞክረው።
ምኑ tab tab ኡ
የትኛውን tab የ
እኮ Google Meet ላይ ሂድና muted ነው እኮ። ዝጋው ከፈለክ leave አድርገው።
ቆይ እስቲ።
tab ኡን ዝጋው።
አ exactly ከ tab ኡ ነው የሚመጣው ድምፁ።
ታሙኑ tab ሄላ
ሄሎ
አቤት አቤት። ከየትኛው tab
cloud dot PBX አ፣ dot web አ፣ አ።
ስትሪክስ ከሚለው ነው አሁን እየመጣ ያለው ድምፅ።
አ አ የ PC ህን ማይክሮፎን እና እንትን ብቻ ነው እንጂ ማስተካከል የሚጠበቅብህ ከዚህ side audio እንደሚመጣ ነው የሚታየው። ስለዚህ በሌላም PC join አድርግና ሞክረው። Any issue ካለ እንትን በል link እንልክልህና join ታደርጋለህ። ሀሳቡ ገብቷል አይደል? አሁን ምንም እኮ እንትን የለውም አይደል?
እ፣ አ
ስለዚህ anonymous የሚለውን fix እንዲያደርጉላችሁ እነግራቸዋለሁ።
እሺ፣ ፖላራይድ እሺ።
ሌ- ሌላ ጥያቄ አለ?
አይ የለም በቃ እሺ እሷን fix እንዲያደርጉልን እንትን በልኝና ቶሎ ቢያልቅ በእናትህ ችግር የለም። እሺ